Hello
ወይ ሰላም ነው አባ ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
withdraw request ነበረኝ እና Okay
በቴሌ ብር ትላንትና ነው።
እሺ፣ በዚህ ቁጥር ነው።
አዎ በዚህ ቁጥር እሺ፣ check እያረኩልህ ነው። አንዴ ጠብቅ።
እሺ፣ እሺ፣ እሺ።
አስራ ሶስት ሺህ ነው ሰባት አስራ መቶ ሦስት ሺህ ሰባት መቶ አዎ።
እሺ። confirm አድርጌልሃለሁ ገብቷል። እሺ እሺ፣ እሺ። thank you thank you እሺ፣ እሺ መልካም ቀን